ጤና ይስጥልኝ አሽቴ ደህና ነኝ። እባክዎ ምን ልርዳው?
አብሮ ይስጥልን። ሰላም ነዎት?
እግዚአብሔር ይመስገን። ምን ልርዳዎት?
POS machine ካርድ የተሞከረበት አንተ download key ምናምን ነገር ይላል ነው እሺ። እሺ ደህና ነች። የትኛውን version ነው የሚጠቀሙት? wallet የሚያስጠቅመውን ነው?
wallet የሚያስጠቅመው ነው።
እሺ download key እያሉት ነው?
አህ download key ነው።
key download ውስጥ ገብተው ሞክረውታል? key download ለማድረግ እሺ ሞክሬ ነበር ግን ኖት ኮኔክት እያለ
እሺ ዋይፋዩ መጥፋቱን ቼክ አድርገዋል? ለሚያችን አይ በሺም ነው ዳታ ይበራ ምናምን ዋይፋይ የለም።
ዋይፋይ የለውም ማለት በዳታ ነው። እሺ ለሚያችን ኮኔክሽኑን እስቲ ቼክ ያደርጉ። አካባቢዎት ላይ ኮኔክሽን ችግር አለ?
ሰራ ዳታ ምናምን ዳታ ምናምን ይሰራል።
ቢነ ቦታ አዎ እሺ እስቲ ዳ- እስ- እንትን ሪስታርት አድርገው የሞክሩ ደመያችን እና ለሶስተኛ ጊዜ ስታት እያደረኩት ነው ግን እስኪ ተመሳሳይ ነው።
አዎ እሺ ደመያችን ከየት ነው የሚደውሉልን?
ራንክ ፋሚሊ ሜምበርስ ራንክ አህ ራንክ የተዳከ ነው
ራንክ ፋሚሊ ነው ያለኝ ደመያችን፣ ይቅርታ።
አህ አህ እሺ ስሞቱ ማለ በደርሶን
እኔ በሱ ፍቃድ ባለ
በዚህ ስልክ ቁጥር ልመዝግበው ደንበኛችን በደወሉበት።
ይችላል ይችላል
እሺ የት አካባቢ ነው የሚገኙት ደንበኛችን?
ሁሉ ሰፈር እስኪ ህንጻ ላይ ሶስተኛ
እሺ ደንበኛችን የሚመለከተው ክፍል አስተላልፍሎታል። technical team ኦቻችን መጥተው ያስተካክሉሎታል።
እሺ እሺ እሺ ደንበኛችን ሌላ ምረዳዎት ነገር አለ?
እኔ የለም አዎ ይቆያሉ ዛሬ ይመጣሉ ነው አዎ እ ያው አስተላልፍሎትና የእኛ ባለሙያዎች ባ- ካሉ ዛሬ መስመር ላይ ይመጡሎታል።
እሺ እሺ ደመያችን ስለ ደወልን አመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙን ድምጽ ባላስቀምጡ መልካም ቀን ይሁንዎት።